ሰዎች ገብተው
አሁን ደውዬልሽ ነበረ በቴሌግራም ልኬሽ ያለው እንትኑ ክፍያው ልከውልናል screenshot ደንበኛችን አ የሚበሉት እንትን ነው። በፊት እኮ አንድ ልኬሻለሁ።
አብልም አልነበራቸው እሺ ደንበኛችን ሰራተኛ እና ዛሬም ታሳውቁኝ ምንድን ነው ትደውላላችሁ ወይስ ምንድን ነው?
ስለዚህ አዎ ቴሌግራም ላይ ወይ ደውለን እናሳውቁታለን ደንበኛችን እስከሚስተካከል ብሎ ትንሽ በትዕግስት ይጠብቁን የተዘጋ ብረት ድስት እሺ ነው። ማንም እሺ ዘበኛ እጠብቃለሁ እጠብቃለሁ።
እናመሰግናለን መልካም አ ቀን ምንም የለም ምንም ምንም የለም።
አይደለም።